ጤና ይስጥልኝ።
አሁን እኮ ግን የምር ምናምን ቢሆን normal ነው።
Hello ሰላም ጤና ይስጥልኝ። ቤስት ቤት ጤና ይስጥልኝ። ይሰማል። እንዴት ነሽ?
አለን።
አለ እና normal ነው።
Approve እንድታደርጊልኝ እንዴ?
በዚህ ስልክ ነው አዎ ያው ስንት ብር ነው?
ስድስት ሺህ ብር።
አንድ ጠይ ጠብቀኝ።
እሺ normal ነው። አዎ። አሁን እዚህ አ- አወራችሁ እሱም ወራ ለፈለፈ አይደል? አዎ፣ ያስጣል። ኧረ እሱ ተወኝ፣ ኧረ ተወኝ፣ ተወኝ። እሱ ተወኝ ቢሆን ምንም ፎቶ ምንም የለም። ከዛ ልስቅ ነው
Hello Hello Approve ተደርጎልሃል። እሺ process ላይ ስለሆነ ነው ትንሽ ጠብቀው ይገባልሃል።
Thank you አመሰግናለሁ።
መልካም ምሽት።
የተውላችሁ
I don't